ሄሎ ጤና ይስጥልኝ። ሰላም ነው? ሰላም ነው። ዞን ትናንት ማታ ዞን አድርጌ አራት መቶ ብር አልተለቀቀም። ምንድን ነው ቆይ ችግሩ?
እሺ አንድ ቤት ቤት ቁጥርህን ንገረኝ እስኪ።
ስልክ ቁጥሬ አሁን የደወልኩበት ነው።
እሺ ጠብቀኝ እንጂ እሺ አባቴ አሁን ገብቶልሃል። እሺ
ሰላም ነው። እሺ አመሰግናለሁ። አየዋለሁ።
ስለደወልክ እናመሰግናለን። መልካም ቀን